ይስጥልኝ አሪፍ ነኝ ማለት ነው። ባኮ ምን ልርዳዎት?
Hello እንዴት አደራችሁ?
እግዚአብሔር ይመስገን።
ከሰዋሰው ዲዛይን ነበር የምደውለው።
ከኢታሊ እም፣ ሰዋሰው ዲዛይን እሺ።
So የእናንተ POS አለን እኛ የምንጠቀመው እና እህ፣ በአስራ ስምንት ቅዳሜ ቀን አንድ transaction ተፈጽሞ ነበር እና ከእኛም POS ላይ settle አድርገነዋል። amount ኡ ግን ባንክ ላይ አልመጣም ገና
Okay settle አሳይቷል ግን
እኛ ጋር settle አድርጓል እህ፣ ከ POS ኡ ላይ ግን Okay።
account ላይ አልገባም እስካሁን የቅዳሜ transaction እሺ ደንበኛችን እ፣ transaction ኡ የተካሄደበትን account ቁጥር ይታወቃል?
አይ እንትኑ እዚህ ላይ አይታይማ የእኛን account ነው የምትይኝ የ customer ኡ
Okay specific transaction አይደለም ሙሉ ነው ያልገባው በዛ ቀን የተካሄደ አዎ አዎ no no የዚ- ይሄኛው ይሄኛው transaction አልገባም እህ፣ በ May አስራ ስምንት የነበረው የሙሉ ቀኑ ማለት ነው።
አዎ
Okay እሺ ደንበኛችን የነገሩኝ መረጃ ይዣለሁ። የእርሶን ስም አልበን ዳግማ ይባላሉ
ዳግማዊ። እሺ እኛም ለ technical team ኦች report እናደርግና እም፣ እንዲታይሎት እናደርጋለን።
ጥሩ መልሶ የሚደውልልኝ አካል ይኖራል ወይስ እንዴት ነው ማውቀው አዎ እንደውላለን። እኛ ያለውን ነገር አ- አጣርተን እሺ መደወል እንችላለን መልሰን።
እሺ
ይሰማዎታል?
ታ አዎ እሺ ደንበኛችን ሌላ ጥያቄ ይኖሩታል?
በቃ እሱ ነው እሺ ስለደወሉ እናመሰግናለን። እኛም ያለውን ነገር እናሳውቆታለን።
እሺ አመሰግናለሁ ከሙድ ድምጽ በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ቀን።
እሺ።